ሄሎ ጤና ይስጥልን Best Bet
ከቴሌ ብር ለማስገባት deposit ላይ ስነካው login ይላል።
ምን ይላል?
login disabled ይላል።
OK login ይላል።
login disabled ይላል። እ?
game ለመጫወት ነው
አ
እኮ ምንድን ነው እያለ ያለው? አልሰራም block ነው።
አ login ይላል። withdraw ም አንተና አይደል deposit አይቀበልም።
account ላይ ገብታላ። በምንድን ነው የምትጠቀመው? ቻፓ ሳንቲም
በኮምፒውተር
ገባኛው ማለት account ላይ ገብተሃል አይደል? login አድርገሃል ወደ account አ ከዛ ብር ለማስገባትን የፈለግከው ወደ Best Bet አ
ወደ Best Bet ብር ለማስገባት ነው የፈለግከው።
አ እሺ deposit የሚለውን በ CBE ብር ነው ወይ ቴሌ ብር ነው?
በቴሌ ብር ነው።
ቴሌ ብር ነው። ስለዚህ በቃ በቻፓ ወይም በሳንቲም ተጠቀምና አይመጣም እኮ ጭራሽ። ሶስት ዝርዝር አለ አ?
አይመጣለም ሶስቱም ዝርዝር deposit withdraw እና እ።
withdraw request የሚል አለ አይደለ?
እሺ እሺ ልሞክረው አንዴ
እሺ።
voucher ቻፓ እና ሳንቲም ይመጣል እኮ አይመጣም፣ ምንም አይመጣም።
አንተ ጋር አይመጣም ያለው አ payment እና deposit withdraw እና withdraw request
ከታች ያሉት አይመጡም አይመጡም።
እኔ ጋር እየመጡ ነው maybe ምን Chrome ነው የምትጠቀመው
አ
በ Chrome ነው የምትጠቀመው አ አ
OK update ሆኗል አይደለ ክሮምክ
አ እሺ ወይም እንደገና ትሄድ
አዎ እሺ እንጂ connection ነው እንጂ የሚሆነው እየሰራ ነው ያው እኔ ጋር ይሰራል ያለው እሺ ኢንሻአላህ